ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ትላንት ኦንላይን የተጫወትኩ ብር withdraw አድርጌ አልገባልኝም እስካሁን።
እሺ ከ transaction history ላይ withdraw አድርገው ያልገባለትን ገንዘብ screenshot አድርገው ቴሌግራም ላይ ላኩልኝ።
እሺ ዜሮ ዘጠኝ ሰባ ስምንት
እ በዚህ አይደለም በሌላ ቁጥር
ዜሮ ዘጠኝ ሰባ ስምንት
እ እሺ
ሌላ
ወይ ወይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ዜሮ ስድስት ስድስት አዎ እሺ
እሺ መልካም ቀን